ሄሎ ሄሎ ሰላም ጤና ይስጥልን። ቤት ቤት ሰላም ነው።
ሰላም አንድ ቁጥር እስኪ ልንገርሽ እና ይሄን cashier code ነው አስራ ሁለት ሰማንያ ሁለት አዎ
አስራ ሁለት ሰማንያ ሁለት አስራ ሶስት ሰማንያ አምስት
እሺ win ነው እኮ አንድ ሺህ ዘጠኝ መቶ ስልሳ ሁለት ብር በልተሃል።
እ አንድ ሺህ ዘጠኝ መቶ ስልሳ ሁለት ብር በልተሃል።
እሺ እሺ እሺ መልካም ቀን